በሰላም ጤና ይስጥልኝ። ደስ ይለኝ።
በት አዎ ነው
አዎ ገንዘብ ፎቸር አስወጥቼ እህ እዛ በልኝ ገባ።
ቢልዲንግ
አዎ
ኦኬ። እ፣ የት አካባቢ ነው ያለኸው?
ጅጅጋ እሺ ጅጅጋ የኛ ዜሮ አምስት እ፣ እና ዩኒቨርሲቲ ጋር የኛ ሾፕ አለ። እሺ እዛ ነው ሄደህ መውሰድ የምትችለው ዜሮ አምስት
ዜሮ አምስት እና ዜሮ አምስት እና ጅጅጋ ዩኒቨርሲቲ ጋር የእኛ shop አለ። እዛ ነው ሄደህ መውሰድ የምትችለው። እሺ
እሺ እሺ
እሺ አባቴ ስለደወልክ እናመሰግናለን። መልካም ቀን። እሺ
ሽሮ ነው